ሄሎ ሄሎ ሰላም ነው።
እግዚአብሔር ይመስገን።
መኪና በባንክ የተመቻችላቸው አሉ
ምን አይነት መኪና ፈለግ?
ወይ zero zero ወይ ደግሞ compact ኦች ቢሆን
የሚያያዝ ነው የሚመቻች ነው ያለው።
የሚመቻች ነው።
አዎ compact እስከ ሁለት ሺህ አስር ያሉት እ፣ እ፣ ስንት ሁለት ሚሊዮን ለሚሊዮን ሁለት ሚሊዮን ሁለት ሺህ አስር አዎ
እሺ። ከዚያ ደግሞ ሁለት ስምንት ጥቅም አስራ ስምንት ከሀምሳ አስራ ስምንት ከሀምሳ
አዎ አ፣ ባንክ ምን ያህል ይመቻችለታል?
እ ባንክ ምን ያህል ይመቻቻል?
እስከ ስምንት መቶ ሰባት መቶ ሺህ ስምንት መቶ ሺህ
አዎ እ፣ ስ- ዲዛይሮች እስከ ስንት ይመቻቻል?
ዲዛይር እስከ አንድ ሚሊዮን አንድ ሚሊዮን አጠቃላይ ክፍያ ስንት ነው?
እስከ ሁለት ከሰባት ሁለት ነጥብ ሰባት
ከሀምሳ ከሀም- ሁለት ነጥብ አምስት ሰባት ከሀምሳ ሁለት ነጥብ ሰባት ከሀምሳ
አዎ እሺ